የሆነ የሆነ የማስነቃችሁ ነበረ።
እሺ ምን አይነት
ከዚህ ሌላ እንትን የለም። እንደ እናንተ አሁን ባህል አካባቢ የለቀቃችሁ
ምን አይነት ነው የፈለገው?
እኔ አሁን የፈልጉት ሳቡና ምናምን ለሆነ የሆነ ዩቱብ አይነቶች
ሪኖ ካናል
እ-
ሁለት ምን?
ሞዴል አንድ ሜትር ሪኖ ካንጎ ወድ- ሶስት ሺህ
እሺ
አንድ እንላለን ስድስት መቶ ከፍሎ አራት የምናመቻችልን ነው አድራሻው እኛ መስቀል ሰውና ታርገኛለን አሁን በዚህ ያገኛለን። አሁን እ- አፈና ወና እሺ ስድስት ቡድንና ጠብቁ እኔ ምን አሁን መልሼ እደውላለሁ። መልሼ እደውላለሁ። አይሰማም።